ሄሎ ሄሎ ጤና ይስጥልኝ።
ጤና ይስጥልኝ።
ሱራፌል አካሉ እባላለሁ ከዶክና real estate ነበር የምደውለው።
አቤት።
ከዶክና real estate ነበር የምደውለው።
እሺ እ፣ ስለኛ product ትንሽ ላስረዳው ጊዜ አሉት?
እ፣ ጊዜ ስስ አምስት ደቂቃ ልስጥህ።
o- okay እሺ ይበቃኛል።
እሺ okay እኛ ጋር ባለ እ፣ ዶክና real estate ይባላል። እ፣ እሺ።
ቦታው መ- መገናኛ ነው። መገናኛ ጋር እና ቦሌ ጋር አለን። እ፣ okay።
ቦሌ- ቦሌ ጋር ያለው ገና አልተጀመረም።
okay።
እ፣ መገናኛ ጋር ያለው ግን ተጀምሯል፣ እ፣ እየተሰራ ነው። ባለ አንድ መኝታ ቤት፣ ባለ ሁለት መኝታ ቤት እና ባለ ሶስት መኝታ ቤት አሉን።
እሺ ባለ አንድ መኝታ ቤት ከአርባ ሶስት ካሬ እስከ ሀምሳ ሶስት ካሬ ነው።
እሺ ሶስት- ሶስት ነጥብ ዘጠኝ ሚሊዮን ጀምሮ እስከ አራት ነጥብ አምስት ሚሊዮን ድረስ አለ።
okay ባለሁለት ባለሁለት መኝታ ቤት ደግሞ ከትንሹ ከስድስት ነጥብ ባለሁለት መኝታ ቤት ደግሞ ከሰባ ካሬ እስከ መቶ ሀያ ስምንት ካሬ አለ።
እሺ እ፣ ትን- ከትንሹ የሚጀምረው ዋጋ ከስድስት ሚሊዮን ስምንት መቶ ሺህ ከ- እስከ ዘጠኝ ከትልቁ እስከ ዘጠኝ ዘጠኝ ሚሊዮን ስምንት መቶ ሺህ ድረስ ትልቁ ማለት ነው።
እሺ ባለሶ- በ- እ፣ ከሰባ ካሬ እስከ መቶ ሀያ ስምንት ካሬ በውስጡ መቶ አስራ አምስት መቶ ሀያ አንድ እና መቶ ሀያ ሰባት ካሬ አላቸው። እ፣ እሺ ባለሶስት መኝታ ቤት ደግሞ አስራ ሁለት ነጥብ አምስት ሚሊዮን ነው የሚባለው ትልቁ ማለት ነው። መቶ ሀያ ስምንት ካሬ እሺ።
ላይ ነው ያረፈው
እሺ እና ለበለጠ እንትን ደግሞ መጥተው ደግሞ ቢያዩትና ቦታችን እና አሁን እሺ የት ነው ቢሮአችሁ?
እ፣ መገናኛ ከዘፍመሽ መ- በዘፍመሽ መስመር ከግሬስ በዘፍመሽ ሲቲ ሞል ጎን።
በቃ ደውልልሃለሁ። በቃ እሺ፣ እሺ፣ እሺ፣ አመሰግናለሁ።
እሺ።
እሺ፣ መልካም ቀን